ጤና ይስጥልኝ ዋሽንግተን።
ሰላም እንዴት ነሽ?
ሰላም እግዚአብሔር ይመስገን።
አለን። አይ social media ላይ አይቼው ነው ማስታወቂያቸውን።
እሺ ምን ልርዳዎት?
ወደ ካናዳ ካናዳ ብቻ ነው process የምታደርጉት?
እ፣ ይህ ሆስፒታል ነው medical የምትሰጡበት ነው እ፣ እና ለአረብ ሀገሮች
አ- አድራሻቸውን ትጭኛለሽ? በእናትሽ እሴን ነው ስልክ ያገኘው የምን አድራሻ ልስጠዎት?
የእነሱን አድራሻ የለም።
እ፣ አድራሻ የለኝም።
እሺ ቴንክ ዩ እኔማ ቤት